hello
ሰላም ጤና ይስጥልን
ለጥያቄ ነበር
እሺ ለመጫወት ነው አዎ
ኮከብ ዘጠኝ ሰማንያ አምስት ይመስላል ብሎ ደውሎ ሶስት ቁጥር ላይ
ሞክሬ ነበር እንደዛ ይደውሉ ይለኛል ከዛ አዎ አንድ ቁጥር ላይ መጀመሪያ ይመዝገቡ subscribe የሚል አለ ሶስት ቁጥር ላይ ለመጫወት ጥያቄና መልስ የእድል ጨዋታ አለ መርጠው መጫወት ይችላሉ ከሁለቱም ስልክዎት smart ከሆነ በድረ-ገጽ
እሺ እሺ መልካም